ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን
አብሮ ይስጥልን።
አለ ምን ልደው?
አይ ቲኬት ተቆርጧል።
አዎ ትኬት የቴሌቪዥን ጌሞች መጫወቻ ነው። ድሎትን የምትሞክሩበት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና አንድ ቁጥር ላይ ለ- ሶስት ቁጥር ላይ ለመጫወት ለመጫወትን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል አለ።